ማዳበር ዘረገፉ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። አሁን ምን ደውዬ ነበረ።
ምን አሉ?
አሁን ደውዬ ነበረ። ወለድ ሰበብ ያዘዙት
ጋሪን እንትን እንድባል ይቅርታ፣ ነበረ ድምፆት ይቆራረጣል። እስኪ ምን አሉ እ
ትንኩስና ነበረ
መቼ ነበር ያዘዙት?
አይ አልተዘኩም። አሁን ደውዬ አሁን ማዘዝ ስላለኝ ስላት እሺ።
ደውዬ ይቆራረጣል።
ሁሉ ማዘዝ ይችል አሁን ይሰማኛል። አዎ አሁን ማዘዝ ይችላሉ።
እስኪ አሁን ድንገርሽ
hello ይቅርታ፣ እስኪ ቆይ እኔ እኔ ልደውልልዎት። ይቅርታ እየተሰማኝ አይደለም። እሺ